ድጋፍሽን አደራ የማንም ይሁኑ የማንም ይሁኑ ልብሽ ብቻ አደራ ከኔ ነው ሚዛኑ ከኔ ነው ሚዛኑ የኔማ ወዳደድ የኔማ አፈቃቀር ወይ ፍቅች ወይ ፍንክች ካላንቺ በስተቀር ካላንቺ በስተቀር መንገድሽ አብልሽ ለሞይ ሳወጣ ሳወርድሽ ሳወጣ ሳወርድሽ የኔማ ወዳደድ የኔማ አበቃቀር ወይ ልፍች ወይ ፍንክች ካላንቺ በስተቀር ካላንቺ በስተቀር ትዝታሽን ባይነው የተደረበው የተደረበው የኔማ ወዳደድ የኔማ አፈቃቀር ወይ ልክሽ ወይ ፍቅርሽ ካላንቺ በስተቀር